ሰላም እንትን አሁን received ብሎ ነበረ ልኬልሽ፣ ግን ብሩ አልገባም።
ዊዝዶ አድርገው ነው ዊዝዶ አድርጌ ደውዬ ነበረ እና ቴሌግራም ደግሞ ተመልሶልሃል ብለሽ ጻፍሽልኝ።
ስሞትም አልበል
ስሜ ደረጀ ሀብታሙ።
ናኑ ሀበሻ የሚለው ነው።
ማና አበሻ
እሺ፣ በስልክ ይንገሩኝ። ቴሌግራም የላኩበትን ዜሮ ዘጠኝ ዜሮ ዘጠኝ ቴሌግራም የተላከው ስልሳ ስድስት ስልሳ ስድስት ሰላሳ ሰላሳ ዘጠና ሁለት ዘጠና ሁለት ስልሳ አምስት
ዜሮ ዘጠኝ ስልሳ ስድስት ሰላሳ ዘጠና ሁለት ስልሳ አምስት ስልሳ አምስት አዎ፣ መጨረሻው እሺ፣ በአንድ ጊዜ ጠብቁኝ። እንጂ ላይ ይወጣልኝ ስላልሆነ
ቴሌግራም ግባ ባንተ ስልክ
refresh አድርገው ይሞክሩት ደንበኛችን።
ገብቶልኛል አ reverse ተደርጓል። ወደ ሁሉ ስፖርት account ኦች እኮ ነው reverse የተደረገው።
እና የለም ዜሮ ብር ነው የሚለው።
refresh አድርገው logout login አድርገው ይሞክሩት እንጂ ይሄ reverse ተደርጓል።
እሺ